hello
እሺ ዜሮ ዘጠኝ ስልሳ ስድስት
ሰባ ስምንት
ሰባ ስምንት ሰላሳ ስምንት እሺ ሰላሳ ሁለት
ሸዋ አዎ
ጥቅል ጎመን ነው ያሉኝ።
አዎ ጥቅል ጎመን አም- አም- አምስት ኪሎ አዘው ነበር አንዳንድ።
አዎ አንድ አንድ ማለት የማን ነው ነው።
የጠፋሁት?
ዳግማዊ
ዳግማዊ ሽመልስ።
አዎ እሺ የያዙ እሺ ዜሮ ዘጠኝ ማ- ማነኝ ስልክ ያዥ ዜሮ ዘጠኝ ርቂና ስልሳ ሰባት ዜሮ ዘጠኝ ቆይ እሺ እማ ዜሮ ዘጠኝ ስልሳ ሰባት ሀያ አምስት
አምስት
ሀያ ስምንት ሰባ ስድስት ዜሮ ዘጠኝ ስልሳ ሰባት ሀያ አምስት ሀያ ስምንት ሰባ ስድስት ሰባ ስድስት እሺ አዎ ይደውሉለት። እሺ መልካም ምሽት።